hello ደህና ነሽ?
አለሁልሽ። እኔ እኮ የማን ነው ስልክ እያልኩኝ ሀያ እኮ የሰው ሀብት ስልክ ነው እ?
የሰው ሀብት ስልክ ነው የምን ሀያ
የደወልሽበት አይደለም?
ስልክ እ.
ኧረ ሀያ አራት ሀያ ሶስት ሀያ የሰው ሀብት ስልክ ነው። ምን ሊያደርግ ሰው ጉባኤ ሄደ?
እኔ እንጃ አላውቅም።
አዎ፣ የሰው ሀብት ስልክ ነው።
እ?
የሰው ሀብት ስልክ ነው የደወልሽበት።
ደህና ነሽ ግን? እኔ እንጃ አለሁልሽ።
ጤናችሁ ክብሩ ይስፋ። ስብሰባ ላይ ነኝ።
ተሳካላችሁ?
ለምን ትረብሽኛለሽ?
እ?
ስብሰባ ላይ ነኝ አዳማ። ለምን ትረብሽኛለሽ?
okay ስብሰባ አለ ዛሬ?
አዎ፣ አይ፣ አንቺ ዝም ብለሽ ቀጥጭ።
ምን አለ አ ሴቶች የተባለው አዎ፣ ቆይ ትግሉ ጋር ደውልለታለሁ ለምን አላስገቡኝም ብዬ ዘመድሽን እንደተመቀኝ እ?
ምን ማለት ነው? እንደዚህ ይባላል?
እ?
እንደዚህ ይባላል ወይ ነው ልክ
ቅድም ሰምቻለሁ እባክሽ ግን ማማ እንዳለበት አላወኩም
አንዷን እ?
አንዷን ነኝ አሁን ወደ ምንድን እየገባሁ ነው ያለው ግን
ተደራደረ ጋዜጤም ተመለከተ አዎ ቻው አዎ